ሄሎ ጤና ይስጥልኝ አናውቅም እንደው እሺ ይነግሩኛል ሙሉ ስምዎትን አብዱሰላም ይባላል ሄሎ ሰላም የአባትዎትን ስም ይንገሩኝ ድምፅዎት በጣም ይቆራረጣል እና አብዱሰላም ስጦታው እሺ እድሜዎትን ይነግሩኛል ሀያ ሶስት በዚህ ስልክ ቁጥር ነው የሚጠቀሙት አብዱሰላም ሀያ ስድስት እሺ በዚህ ስልክ ቁጥር በዚህ ስልክ ነው የሚጠቀሙት ሄሎ አብዱሰላም ሄሎ እሺ የት አካባቢ ነው የሚኖሩት የሚኖሩበትን አካባቢ ይንገሩኝ ሰላም ካራ አካባቢ ካባ ሄሎ ይኖራል ያሉኝ ሄሎ ስራዎችን ይንገሩኝ ሽያጭ እሺ በሽያጭ ሌላ ስልክ ቁጥር ልደውልልዎት አብዱሰላም ይቆራረጣል ድምፅዎት